Hello
Hello፣ ጤና ይስጥልኝ።
አብሮ ይስጥልኝ። የቪዲዮ editing ስልጠና ለመውሰድ ፈልጌ ነበር እሺ፣
ለመመዝገብና ም፣ ወጪዎችን ለማወቅ ፈልጌ ነበር ክፍያ።
እሺ። በሳምንት አምስት ቀን ነው፣ በቀን ለሁለት ሰዓት ያክል።
ለሁለት ሰዓት ያክል በቃ በሳምንት አምስት ቀን።
አዎ፣
እሺ፣ እሺ። ስንት ሰዓት ላይ?
ከሁለት እስከ አራት ከአምስት እስከ ሰባት ከስምንት እስከ አስር ከአስራ አንድ ሰዓት እስከ አንድ ሰዓት።
OK። እሺ፣ አሁን ክፍያውስ?
እኛው ባ- የአሁኑ batch ስለሞላ next batch ነው የሚሆነው። አስራ ሁለት ሺህ ብር ነው ክፍያው።
አስራ ሁለት OK። next batch መቼ ነው የሚጀምረው?
ጥር ላይ
ጥር ላይ?
አዎ።
OK። እሺ፣ thank you። በቃ እሺ፣ የዛኔ እደውላለሁ።
ግብር መሰለኝ
እ፣ አዎ፣ አሁን አስራ ያው ሁለት ምክንያቱም ስላልሽኝ ቦታ እ፣
እ፣ እስከዛው ሊያዝ ብዬ ነበር። ዋ- ዋጋም ለማወቅ ፈልጌ ነው። በ- መልሼ አሳውቅሻለሁ። አሁን ሰሞኑን ስለምደውል
አዎ ግን ተመዝግበህ ከዛ ስታገኝ መክፈል ትችላለህ። መጀመሪያ ከፍለው receipt ስምና ስልክ ቁጥር ለላኩልን ቦታ ደግሞ ተመዝግበህ ከዛ በኋላ ቦታ እንዳይሞላብህ ማለት ነው account ልክልህ። በዚህ ሳምንት የምታገኝ ከሆነም በዛኛውም ሳምንት ከሆነ ብቻ ከፍለህ መላክ ትችላለህ።
በቃ እሺ፣ መዝግቢኝ እንደሱ ከሆነ።
ፍላጎት ካለ
አዎ አይ- አዎ እኮ እስከ ቢያንስ ከሁለት ሳምንት ከታገሳችሁኝ ችግር የለውም።
ማደውላለን መታገስ ሳይሆን እኛ በላከልን ሰው ልክ ቆጥረን ቦታ ስለሚይዘው እንጂ በ- ከአንድ ወር በኋላ መክፈል ትችላለህ። ጥር ላይ ስለሆነ class የሚጀምር ችግር የለውም። ይሞላ ላይሞላ የሚለው ነው እንጂ የሚወሰነው።
በቃ እሺ፣ እደውላለሁ። እንደዛ ከሆነ ልደውል ትንሽ ቆይቼ።
ማለት እሺ፣ እሺ፣ thank you። እሺ።
ነው።